የውበቷ ግርማ ከሩቅ የሚስበው እንዳለ ተረከዟ ሽቷ የረቀቀው አይኗ እንደ ጦረኛ የሚያስበረግገው ደረቷ እንደ ጋሻ ደርሶ ሰፋ ያለው ፊቷ እንደ ራስ ነገር አትንኩኝ የሚለው አንገቷ እንደ ሰጎን ተመዞ የወጣው አፏ እንደ ሕፃን ልጅ የሚርበተበተው እንደ ቀትር እባብ ፍቅሯ የሚሄድ የልቤን አዳራሽ እልፍኟ ታደላ ካንጀቴ ውስጥ ገብታ ልቤን ታስጨንቅ አንድ ለአንድ መታገል ሲያቅተው ሰው ሁሉ አንቺ ሰው በሰው ላይ ትጥያለሽ ወይ ሰውነት ወይ እንዲያው ሰውነት አንቺ ካለሽበት ከቆምሽበት ምድር አንቺ ካለሽበት ከቆምሽበት ምድር መነኩሴው ከገዳም ጎሽ ይወጣል ከዱር አንበሳን በጡንቻይ ብለው የነበረው ዝሆንን በጡንቻይ ብለው የነበረው ነብርን በጡንቻይ ብለው የነበረው እባብ ጭንቅላቱን እለው የነበረው ምነው ካንቺ ሲደርስ ልቤ ደነበረ አይ ሰውነትሽ እንዲያው ሰውነት ምነው እኔ ምነው እኔ ምነው እኔ ምነው እኔ ምነው እኔ ሰውነቷ ሰውነቷ እንዲያው ሰውነቷ እንዲያው ሰውነቷ ሰውነቷ አይ ሰውነቷ እንዲያው ሰውነቷ አንጀቴና ሆዴ ተጣልተውብኝ አንተም ተው አንተም ተው ብዬ እንዳልለው አንጀቴም አንጀቴ ሆዴም ሆዴ ነው። ለማን ፈርዳለው? ፍርድ አያውቅም ሰው ኦይ ሰውነት ሆይ እንዲያው ሰውነት ሆይ አንቺ አኩራፊ ሆነሽ እኔ ሆደ ባሽ አንቺ አኩራፊ ሆነሽ እኔ ሆደ ባሽ በቃ ተለያየ እስከ መጨረሻ አበባው ፈነዳን ቡቃያው ደረሰ ፍቅሬን ያሱትን ምነው ደፈረሰ አይ ሰውነቱ እንዲያው ሰውነቱ የኔና አንቺ ብቻ ፍቅራችን ከሰመም የመለየት ጉሙ በእኛ ላይ ዘመም የመለየት ሆኖ በእኛ ላይ ዘመም። አይ ሰውነቷ እንዲያው ሰውነቷ ሰውነቷ ሰውነቷ እንዲያው ሰውነቷ አይ እንዲያው ሰው